ሄሎ ወይ ብሬ
አንተ ራስህ አጥተህ
ምን ነው
አይ ማግኘት ቆይ አንድ ለሰከንድ እ እ
ቴስቲና ጠብቁ ሰከንድ ላይ ነበር ምን አልከኝ?
የጥሪ ማዕከል- ጥሪ ማዕከሉን ለማግኘት
ጥሪ ማዕከሉን ለማግኘት አንድን ትጫና። ኦ እኔ ፒሲ ላይ ስለሆንኩ ነው።
አ- አለች እም፣ ደውልልኝ።
እኔ እኮ ስልኬም ላይ አለ። እ?
እ፣ ምንድን ነው መ- እንትን ውስጥ ገብተህ- ስን- ስምንት ሁለት ሁለት ሶስት ደውለህ ነው?
አይ የደወልክበት ቁጥር ላይ መልሼ ደወልኩ ስምንት ሁለት ሁለት ሶስት ላይ ብትደውልም እኔን ነው የምታገኘኝ።
አ፣ እኔ ቁጥሩ ላይ ደወልኩ አሪፍ ነው። ለዛ ነው እኔ PC ላይ የጠሩ።
እ፣ በእንትን እኮ ወንዝ ውስጥ ተይዘህ ነበር እ እ ወንዝ ውስጥ ተይዘህ መኪና
ምን ተይዘን? ሄሎ ሄሎ፣ ድምፁ ምንድን ነው? ሄሎ
ምን አይነት